አብረስልኝ ኢቴሴ
አብረስጥልኝ ኢቴስኮት
ነው።
ስለ ፍላይናስ ነው። ፍላይናስ አየር መንገድ መረጃ ማወቅ ፈልጌ ነበር።
የፍላይናስ ምን ትኬት- ነበር ማወቅ የፈለጉት?
እ፣ ትኬት ቆርጠናል እ፣ እና ምን ያክል ኪሎአችንን ምናምን ማወቅ አልቻለም፣ ምን ያክል መያዝ እንደምንችል።
ከየት ወዴት ነበረ? ሄሎ ውለው በረራዎት ወዴት ነበረ?
ወደ ሪያድ ወደ ሪያድ።
ወደ ሪያድ።
አዎ፣ እሺ አንድ ደቂቃ ሌሉት
እሺ።
September አስራ አንድ September አስራ አንድ ነው።
September 11 አዎ
እሺ አንድ የዩ